ከእሱ ጋር አላጠፋውም ከእሱ ጋር አላጠፋውም። አዎ በቃ አዎ። ሄሎ ሄሎ አቤት እሺ መሯን አ፣ ቴሌግራም ላይ ላኩልህን che- check አድርገው። game ኡ ላይ እንዴት history ውን የምታገኝበትም ማለት ነው።
አሁን እምቢ አለኝ
ምን እምቢ አለኝ
እንዴት እንደምታገኘው ልክ ይላለው ፎቶ
ኪሳ እሱን ያለ እንትን ማድረግ ካልቻልክ ከባድ ነው። ልንግባባ አልቻልንም ማለት ነው። ቼክ ምን አልኩ?
አድርገው። እኔ ላኩልህን check አድርግና
እሺ ላክልኝ። እሱን አልክም ወይ እሺ ሌላ ነገር የምትል ከሆነ እኔ እንጃ። እየተግባባን አ- አይደለም ማለት ነው።
አአ በባጃጅ ውስጥ ነኝ። አሁን ቆይ እሺ፣ ወርጄ አየዋለሁ። እሱን እሺ አይ፣ መጀመሪያ ያላችኝ ነው እኮ እምቢ አለኝ ያልኩ።
እሺ check አድርገው። ለማንኛውም ለማንኛውም check አድርገኸው
እሺ በሱ አይቼ መሰረት እመልስልሃለሁ።
አዎ፣ በሱ አ መሰረት ጨዋታውን screenshot አድርገህ ስታሸንፍ በአረንጓዴ ነው የሚያስቀምጥልህ ያሸነፍከውም ማለት ነው።
አየዋለሁ፣ እዛው ላይ እሺ፣
አይቼ እነግርሃለሁ። እሺ ጥሩ እሺ።